ሌላው በረከት አዎ በረከት እ፣ ከ ከደ- ወደ ደሴ ነው አይደል የምትሄደው?
አይ ከደሴ ወደ አዲስ አበባ ወደ አዲስ አበባ እ፣ የወንበር ቁጥርህን ትነግረኛለህ? ቆረጥኩህን book ያደረግኩህን እ፣ እያደረሰኝም እ፣ እሺ ቆይ አንዴ ላውጣና ድጋሚ ልደውል በዚህኛው ስ- ስልክ ቁጥር ንገረኝ፣ ችግር የለውም ሳዘገበው።
እሺ ቆይ እሺ።
እሺ FT
እም፣
ሀያ አራት
ሀያ አራት ዜሮ ሁለት ዜሮ ሁለት
ሰባት N
no ወንበር ቁጥርህን ነው የምትነግረኝ።
okay ወንበር ቁጥር አላስቆረጠኝም። ወንበር ቁጥር ዋሊያ ባስ ነው እና የወንበር ቁጥር አላስቆረጠኝም።
እ፣ ደረሰኝ ብቻ ነው የቆረጠልህ?
አዎ ደረሰኝ ብቻ ነው የቆረጠልኝ።
እሺ አንዴ እንትን ልበልላት እና የደረሰኝ ቁጥርህን ንገረኝ አንዴ እንደገና። ST
FT ሀያ አራት ዜሮ ሁለት ST ነው አይደል?
አዎ FT እሺ ሀያ አራት ዜሮ ሁለት ዜሮ ሁለት ሰባት N ሰባት N ነው A N N እሺ
CJ
CJ
LW
እሺ አሁን እንትን ልበላትና እልክልሃለሁ።
እሺ ቴሌግራም አይሰራም ነው ያልከኝ?
አዎ ያው አማራ ክልል connection ስለማይሰራ ለዛ ነው።
okay እሺ ጠይቂያት እንትን ልበልልህ።
እሺ እሺ okay።